ገለል በይ ከፊቴ ገለል በይ ገለል በይ ከዓይኔ ላይ ገለል በይ ገለል በይ አንቺን እንዳላይ ገለል በይ ፊታ እንተዋወቅ ገለል በይ አልወድሽ አልጥላሽ ገለል በይ ቁሜም ተቀምጬ ገለል በይ ምነው ባይኔ መጣሽ ገለል በይ አላውቅሽ አታውቂኝ ገለል በይ ሳይገባኝ ነገሩ ገለል በይ ድንገት ባይኔ መጣሽ ገለል በይ ምን ይሆን ሚስጢሩ ገለል በይ ከፊቴ ገለል በይ ገለል በይ ከዓይኔ ላይ ገለል በይ ገለል በይ አንቺን እንዳላይ ገለል በይ ተመልክቼሽ አላውቅ ገለል በይ በደንብ አጣርቼ ገለል በይ ግልፋለው ላይኔ ገለል በይ መምጫሽን አይቼ ገለል በይ ከልክ አሳለፍሽው ገለል በይ መንቀልቀል አበዛሽ ገለል በይ ባይኔ የመጣሽው ገለል በይ አይደለም የጤናሽ ገለል በይ ከፊቴ ገለል በይ ገለል በይ ከዓይኔ ላይ ገለል በይ ገለል በይ አንቺን እንዳላይ ገለል በይ ፊት ንግግር የለን ገለል በይ ቀልድና ጨዋታ ገለል በይ ምነው ባይኔ መጣሽ ገለል በይ ሳላስባ እንዳፍታ ገለል በይ እውቀት የለም ጸብ ገለል በይ ወይም በዝምድና ገለል በይ ባይኔ የመጣሽው ገለል በይ አይደለም የጤና ገለል በይ ከፊቴ ገለል በይ ገለል በይ ከዓይኔ ላይ ገለል በይ ገለል በይ አንቺን እንዳላይ ገለል በይ ፊታ እንተዋወቅ ገለል በይ አልወድሽ አልጥላሽ ገለል በይ ቆሜም ተቀምጬ ገለል በይ ምነው ባይኔ መጣሽ ገለል በይ ከፊቴ ገለል